ብትሰሙኝ ጭንቅላዋ ያችው የበደለችኝ ይኸው ልንገራችሁ መልፋቴ መድከሜ ነበረ እንዲስማማት ግን እሷ በጭራሽ ምንም አልተሰማት ጮቴ ሰሙ የቤት ቤት ባለው በደረሰብኝ ጫለው ጭያለው ጮቴ ሰሙ የቤት ቤት ባለው በደረሰብኝ ጫለው ጭያለው የስደት ምላት ሳያታለለ ቀልብላ የሳት ታበዝብኛል ደደቀን በማሰብ ምቾቷን ጠብቄ እያትኖር በጣም ትእዛዟን አጥብቄ ጮቴን ልትሰሙ የራበለብለው በደደሰብኝ ጮዋለሁ ችያለሁ ጮቴን ልትሰሙኝ ነገር ግን በጭራሽ መቼት ነብታ ያው ነገር ላይ አብግና አብግና ሰዎች ቤት ሰሞን እኔ ነገርኳችሁ መበደሉ አንትነው ሞክሩ ባካችሁ ጮቴን ብትሰሙ የቤት ቤት ነው በደረሰብኝ ጮኋለሁ ያለው Yeah.